ሄሎ ሄሎ ሄሎ አይሰማም?
አሁን ይሰማል።
ምን ልበል?
ትንሽ ፍራፍሬ አዘን ነበረ እሺ እና አንዷ ልጅ ቃሪያው ላይ ማናት ያንቺ እርጋ የምትባል ልጅ ሆይ ገብተዋለች እኛ ግሩፕ ላይ ኦኬ። አያውቋትም።
አያውቃትም።
አሁን ነው ኦርደር ያደረጉት።
አዎ እና ለጁናን ደግሞ ይላል ቅዳሜ ነው ቅዳሜ ቀን ስራ አንገባም።
እሺ እሱ ለነገ እናደርግልዎታለን። ይህን አንዱ አንዱን ኪሎ ደውዬ አወራታለሁ። እርስዎ ፕሮዳክቱን ይፈልጉታል?
አዎ አዎ
ኦኬ። ስለዚህ ቼክ እሷን- ላርጋት። ነገ አዎ።
ሲቀበሉ ለእሷ ሪፈንድ ያደርጉላት ነግሮታል።
አሀ ብሩን እናደርግላታለን እ ይነግሩና ማለት ነው ይቻላል ነገ እንመልስላታለን። በቃ እሺ፣ እሺ።
ለነገ ግን ይሆንልን order ኡ በዚህ ስልክ እሺ።
ቁጥር ነው።
እሺ፣ እሺ።
እሺ እሺ መልካም ቀን። እሺ።